ቤርሳቤ ነኝ።
እሺ ቤርሳቤ ሁለት ተቃራኒ order ነበረኝና አንዱን እንድትወልደው ተቃራኒ order አለኝ አንዱን እንድታውጪልኝ
ንገረኝ። ሁለቱንም order ነበር
ሀምሳ ስድስት ሰላሳ አራት እና ሀምሳ ስድስት ዘጠና
ስንት? ሀምሳ ስድስት
ሰላሳ አራት እና ሀምሳ ስድስት ዘጠና
ዘጠና
አ
እሺ መስመር ላይ ጠብቀኝ። ሀምሳ ስድስት ሰላሳ አራት እና ሀምሳ ስድስት ዘጠና አይደለ?
አ
መስመር ላይ ጠብቀኝ። ሰኢድ ነህ?
አዎ
ሀምሳ ስድስት ዘጠና እና ሀምሳ ስድስት ሰላሳ አራት አይደለ?
አዎ
ወደ አያት መሄደውን እየሰራህ ነው አይደለ?
አሁን አሁን ነው team leader ያስገባልኝ ከዛኛው እኔ active ካልኩት ጋር ስለተጋጨ ነው እ እ እ
አ- የአያቱን አዎ assign ተደርጎልኝ ነው ይሄኛውን አክቲቭ እኮ ስለዛ እየሰራህ ነው። ወደ አያት መሄደውን
አዎ ገና ወደ አይደል?
ምድር ቤት አዎ የቻልኩት እኮ እሺ፣ ያንኛውን አስወጥቼ ይልሃለሁ።
እሺ